Hello
እንደምን ዋልሽ ሰላም?
እንዴት ነህ?
ቆይ አንዴ ወርደን ነበር። ስልሳ ዘጠኝ አርባ ስምንት ስልሳ ዘጠኝ አርባ ስምንት እሺ ምን ነበረ?
እኔ ነኝ የምሰራው ወይስ ሞተረኛ ስልክ አላችሁ? እኔ የምሰራው ከሆነ እንድነግሪኝ እንዳለክም እዛ ድረስ ሂጅ።
Okay የሞተረኛ order ይዘህ ነው?
አዎ አዎ።
ማን እኔ የምሰራው ከሆነ dispatcher በአምላክ በአምላክ በአምላክ እሺ ቆይ አዎ ልጠይቅ።
በአምላክ ልስራ ወይ ያለ ነው በዮቹ እሺ ስራ እልዎችዋለሁ።
ሚዩት ከሆነ እንትን እሺ። አሁን ሳዘግ
ሄሎ በአምላክ ወይ ኤርሚ ደውልልሃል። እሺ አሁን እሺ እሺ አባ